ሆኗል በክንፉ መልጃውን ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገ መላክ ዛሬም ከኔ ጋር ነው። ያሳደገ መላክ ዛሬም ከኔ ጋር ነው። ይበራል በክንፎ መልጃውን ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገ መላክ ዛሬም ከኔ ጋር ነው። ያሳደገ መላክ ዛሬም ከኔ ጋር ነው። ፊት የቀደመ ደመናን ዘርግቶ እንዳልደናቀፍ ጉድባዎችን ሞልቶ ዛሬ ላለሁበት ብርቱ ጉልበት ሆነኝ። ሰው ለመባል በቃው ሚካኤል ደገፈኝ። በእናቴ እቅፍ ገብቼ መቅደሱ ልሁ እስከ ዛሬ አድሮኝ በመንፈሱ የሕይወቴን ሰልፎች አለፍኩ ከእርሱ ጋራ ተጽፏል በልቤ የሚካኤል ስራ ዙሪያ የተክሎ የእሳት ምሰሶውን ጽድቅ እየመገበ አሳደገኝ ልጁን። የአምላኬን ምስጋና ዞትር እያስጠናኝ እርሱ ነው ሚካኤል በመዝሙር የሞላኝ። ፊት ለፊት ተተክሎ ከታናሿ መንደር ይሰማኝ ነበረ ቅኔው ሲደረደር ይወስደኛል ደጁ እየቀሰቀሰ ታላቁን በረከት በውስጥ ያፈሰሰ ሴኬምን እንዳላይ ክንፎቹን ጋረደ መራኝ ወደ ሕይወት መዳኔን ወደደ የሞዓብን ቋንቋ ካፌ ላይ አጥፍቶ በጸጋው ቃል ቃኘኝ በበረከት ሞ